ብሔራዊ ሰለስቶች ወንበር የሌላቸው ዜማቸውን ሊቀ ማእምራን መምህር ቃል አብ አዱኛ በየቦታቸው በጥራት ብለዋቸዋል። አቋቋም ዘዮሐንስ ለአለ
ሂዱ ታንታ ይታንቱ
Bye.